Hello
Hello
አቤት ጤና ይስጥልኝ።
Hello
አቤት ይሰማል ጤና ይስጥልኝ።
Hello
አቤት
ሰላም ጤና ይስጥልን። ቴሌቪ
አብሮ ይስጥልኝ። የቴሌ one የሚለው መልእክት እየገባኝ እና ሂሳብ እየተቆረጠብኝ ስለዚህ ምን ይደረግልዎት?
እንዲቋ- እንዲቋረጥልኝ ስልኮትን ይንገሩኝ። ዜሮ ዘጠኝ ሰላሳ ሁለት እሺ
ሰማንያ ሶስት እሺ
አስራ ስምንት ዜሮ ሁለት አስራ ስምንት ዜሮ ሁለት አዎ ዜሮ ዘጠኝ ሰላሳ ሁለት ሰማንያ ሶስት አስራ ስምንት ዜሮ ሁለት አዎ በደንብ እሺ አረግልዎታል።
እሺ